ጤና ይስጥልኝ ኢሳያስ የጥሪ ማዕከል እባክዎ ምንድነው?
ሰላም እንዴት ነህ? እባክህ ድጋሚ ደወልኩኝ እሺ
መረጃ ፈልጌ። አንድ እሺ።
flight ብቻ ነው ከደረሰልን ዛሬ ያለው?
የዛሬ flight እሺ check ላድርግለት ይጠብቁኛለሽ።
እሺ፣ አንድ ብቻ የሚመጡት ነው ወይስ flight ኦች- እሺ አማራጭ?
አዎ የሚመጡት አዎ፣ flight ኦች አዎ፣ አንድ እሱን flight ኦች በደንብ ናቸው check mostly እና ችግር የለውም እሺ ይጠብቁኛል። የሌላ ሰዓት ካለ በ Ethiopian Airlines ነው ግን አይደል?
እሺ፣ እሺ። አዎ፣ አዎ።
ያው ጠዋት አንድ ሰዓት ከሰላሳ አምስት የሚገባው አለ። ከዚህ ሰዓት በኋላ ግን ያለው ማታ ላይ የሚገቡት flight ኦች ናቸው።
Okay፣ okay። እሺ፣ already ከዚህ በኋላ ማታ ነው ማለት ነው።
ማታ ነው ያለው አዎ፣ እንጂ ያኛው ጠዋት ላይ አልፏል።
አዎ ጠዋት ላይ እሺ።
አሁን ዛሬ ሮብ ነው አይደለም? ስለዚህ አዎ፣ ጠዋት ላይ የሚገቡ flight ኦች አሉ። ጠዋት አንድ ሰዓት እሺ።
ከሰላሳ አምስት እሺ። በጣም አመሰግናለሁ።
ምንም ችግር የለውም። መልካም Thank you. እሺ፣ እሺ።